ማን ባምባ?
እሺ፣ ሰላም ነው። የሚሸጥ መኪና ነበረኝ።
እሺ፣
Okay። እና እንዴት ነው detail ፎቶ ምንም ላይ ላክላችሁ?
ይዛው ለመምጣት ይችላሉ ወይስ
ይቻላል? የት አካባቢ ነው?
ፓሰር ፓሰር አደባባይ ወይ ደግሞ መስቀል ፍላወር branch ነው። ሁለት branch አለን አዲስ አበባ ላይ።
Okay። የመስቀል ፍላወር ይቀርበኛል። መስቀል ፍላወር የት አካባቢ?
ምሳቅ በር ስጋ ቤትን ያውቁታል አባት?
አላውቀውም። ወይ location ትልኪልኛለሽ? በ normal SMS ወይ ደግሞ ቁጥር ልስጦት?
በቃ ይቻላል፣ በሚገባ ዜሮ ዘጠኝ አርባ አራት እሺ። ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ።
ምን አይነት መኪና ነው ግን?
አባዱላ
በቃ ችግር የለም። እዛ ሄዱና እንትን በሏት እንትን በሏት።
እሺ። አመሰግናለሁ እናቴ።
እኛ ምን አመሰግናለን።